ሄሎ ሄሎ አባዬ አቤት አልቋል እሺ
እሺ እሺ ባለቤት ነህ ተወካይ ነህ ባለቤት ነው ባለቤት
እ ባለ ስራ አስኪያጅ ነህ አ እሺ ንግድ ፍቃድህን ኮፒ መታወቂያህን ኮፒ እና የሰጠን መረካከቢያ ፎርም አለች አይደለ ስታስገባ አ በጊዜ ብለን እሷን ፎርም ይዘህልን ትመጣለህ። አንተ የማትመጣ ከሆነ ደግሞ ህጋዊ ውክልና ያለው ከውልና ማስረጃ ውክልናውን ኮፒ፣ መታወቂያውን ኮፒ፣ ንግድ ፍቃድ ኮፒ እና የሰጠነውን መረካከቢያ ፎርም ይዞልን ይምጣ። ክፍያ አለው ዘጠኝ መቶ ሀያ ብር። እሺ እሺ እሺ እሺ